ሰላም ጤና ይስጥልን ቤት ቤት እንትን confirm አድርጊልኝ ወደ ባንክ እሺ ንገረኝ የቤት ቁጥርህን
አስራ አንድ ሰላሳ አምስት
አስራ አንድ ሰላሳ አምስት ሀምሳ ስድስት ሀምሳ ስድስት ዜሮ ሶስት ዜሮ ሶስት እሺ አምስት ሺህ ብር ነው አዎ
ሙሉ ቀን ደሳለኝ
አዎ እሺ እሺ ያው approve አድርጌልሃለሁ ትንሽ ደቂቃ ጠብቀውና ይገባል እሺ እሺ እሺ እሺ እናመሰግናለን